hello ጤና ይስጥልኝ።
hello hello ጤና ይስጥልኝ።
እንዴት ነህ?
አለን ፍሊንግስቶን ሆምስ ደውለው ነበር ሰማንያ አንድ ሰማንያ ስምንት ላይ አዎ በዚህ ቁጥር ተ- የተመዘገበ ሰው አለ? አርባ አምስት አስር ሀያ ስምንት
okay ዛሬ ደውለው ነበር እኔ ደውዬ አይደለም በአጋጣሚ የሆነ ሰው ግ- በዚሁ እንትን የእናንተን እንትን ገዝቶልኝ ነበር ቴክስታችሁ ሲመጣልኝ እ፣ እንትን ነው ብዬ ነው። እስቲ ቁጥሩን በዚህ ቴክስት ቁጥር ደርሶት ታይልኝ ነው እ፣ ቴክስት ያው ለሁሉም ሰው ነበር የላክ ነው ኦኬ እሺ።
የመግዛት ሀሳብ ካሉት የሚለውን አዎ፣ እስከ- አይ እ፣ ቁጥሩን ከ- በዚህ ቁጥር ማውጣት አትችልም ስሙን የ- የገዙ ግዢውን ሰዎችን እንትን አዎ ዳን ስም ነው ስሙማ
ኦኬ አይ እሱን እንኳን ማውጣት አንችልም
በቃሽ ግን message የደረሰው ያው ለሁሉም ሰው ነው ደውሉን የ- በቃሽ ማስታወቂያው እንዲደርሱት በሚል ነው እሺ እሺ ስለ አክሲዮኑ መረጃ ሰምተዋል ከዚህ በፊት
እኮ እኔ አይ አክሲዮን ገዝቼልሻለሁ ምናምን ብሎ ነበር ወንድሜ እኔ ደግሞ ይሄ ይህን ሳይሆን text በቃ የእሱ text ይሆናል ብዬ ነው የደወልኩት ችግር የለውም አጣራና እደውልልሃለሁ ከኛ ድርጅት ነው እኮ ነው ወይ ብዬ ነው text ኡ ለሁሉም ነው ስላልከኝ በቃ ቆይ እኔ ደግሞ አዎ፣ ቴክስቱን እሱ ነው።
በከዛ ነው እሺ እሺ እሺ ችግር የለም